ጤና ይስጥልን።
ጤና ይስጥልን።
ከቢጃ የጥሪ ማዕከል ለመደወል ከሄድ ቁርጥ መደብ ላይ ከቢጃ የጥሪ ማዕከል ለመደወል ከቢጂ እሺ፣
ከሄድ ቁርጥና ግሮሰሪ ነው።
እ?
ከሄድ ቁርጥና ግሮሰሪ ቤት ነው።
አ ልክ ነው።
የቢጃ የመለያ ቁጥር የያዛችሁ የጽሑፍ መልዕክት በስልኮ ተቀብለዋል።
የቢጂ መለያ ቁጥር እህ፣ በስልክ ተቀብለዋል። ቁጥር የጽሑፍ መልዕክት ተልኮልዎታል።
እስካሁን አልመጣልኝም።
እሺ ልንገረው፣ ተያዙ።
እሺ፣ የቢጂ መለያ ቁጥር ቴክስት አታግልኝ እንደው ስለሆነ ቴክስት ልከን እ? ሄሎ